ጤና ይስጥልን ማሪፓፓ
ጤና ይስጥልኝ።
አብሮ ይስጥልን።
ቢዜድ ፎሬክስ ዋለ እንዴ?
እስኪ ጠብቁኝ። አዎ አለን አባት።
ዋጋ ስንት ነው የሚባለው?
አምስት ነጥብ አምስት
ባንክ ስንት ይወጣለታል?
አንድ ነጥብ አምስት ይወጣል።
አንድ ነጥብ አምስት ባንክ አዎ እም፣ እሺ። በ full charge ስንት ነው የሚሄደው? ምናልባት ምን አለ?
በ full charge ተደርጎ ስንት ይሄዳል?
ስንት ይሄዳል?
እ፣ ፉል ቻርጅ አድርገ ነው።
ይጠብቁኝ አንዴ።
እሺ።
አራት መቶ ሀምሳ ኪሎ ሜትር አባት full charge ነው። ጊዜ ድፎ እሺ። እ፣ ፓ- ፓስታ ጋር ነው ያለው አይደል? እንትኑ?
ፓስ ልክ ሲመጡ ይደውሉልን መኪናውን አዘጋጅተን እንድንጠብቀውት።
እሺ፣ እሺ፣ እሺ እሺ።